ጤና ይስጥልኝ ቤተሰብ የስራኤል ነኝ። እባክዎ ምን ልርዳው?
sister ሰላም ነኝ?
እግዚአብሔር ይመስገን
አለን። ባለፈው የኔ account ኢትዮጵያ ላይ ብር እሺ ብር ላከ፣ እስካሁን አልገባም። አሁን ሶስት ቀን ደረሰ።
አ የ SantimPay ነው አይደለ? በ SantimPay የተደረገ transaction እ የ system ችግር አጋጥሞ ስለነበረ ነው። እሺ ይፈታል። በአሁኑ ቅዳሜና እሑድ ይፈታል።
እ የብዙ customer ነው። የ system ችግር አጋጥሞ ስለነበረ የብዙ customer አየር ላይ ነው ያለው ብሩ
እሺ እና ገና ይፈታል።
አላስተካከሉም?
አዎ ዘ- ዛሬ ወይም ነገ ይስተካከላል።
እ ዛሬ ወይም ነገ ይስተካከላል። እሺ ጠብቁን ትንሽ ታገሱ።
እሺ በ- በኔ በኔ account መ- መ- መመለስ አይቻልም?
አዎ ከኛ system already ስለወጣ እኮ ነው። እኛ ከ- ከኛ ስለወጣ ከ- ስለተቀነሰ ከቤት ቤት እ መመለስ አንችልም። እነሱ ጋር ነው ያለው። ስለዚህ እያናገርናቸው ቁጥር አለ ስለሆነ የእነሱ ስልክ አን- እናንተ አለ ዘጠና ሶስት ስልሳ ላይ ደውልላቸው።
ዘጠና ሶስት ስልሳ ስልሳ አይ አዎ እሺ እሺ ወንድም መልካም